ሄሎ ሰላም ነኝ።
ሄሎ ሰላም ነው። ስድስት አርባ አራት ሄሎ ዜሮ ስድስት አርባ ወይ ምንድን ነበረ?
ለፍቅር ነግሬ ነበር እስካሁን አላከች። ሶስተኛ እኮ ነው የነገርኳት።
ምንድን ነው
ቲናው ሴትዮዋ ቴን ያለችው ቲን የተደረገው እዛው አንዱ አካባቢ ነው።
እሺ፣ ማን ስምህ?
አማረ
አማረ ነግሮሽ ነበር። እሺ፣ ቦታ ቀይራለሁ። ሰክ ስትመራ በቃ እሺ፣ ቼክ አላለሽ አማረ ኧረ ያተንሽ ነው ደውላለሁ። ደውዬ እሷን ቼክ አደርጋለሁ ብላ ነበር። ደርሻለሁ። ሰላምዬ እሷ ጋር ነኝ እኮ እሺ፣ እሺ አባ እሺ፣ እሺ ፍቅርዬ